हेलौ हेलौ अबे ई सब हँ ई सब मान हेलौ हेलौ आइसमाम तुमच्याशी कोराडत आलो मग hello hello hello hello hello
hello
hello
Ayushman
इसम मान औना
እሺ አሁን ደውዬልክ ነበረ ይህ ፊት ለፊት እንትን መቀመጫ ያለውን ባጃጅ ፈልጌ ነበር ምናምን ብላኝ ነበር አዎ
እና አሁን ስ- እንትን ስጠይቅልክ አብዛኞቹ አይፈቅዱም እንደዚህ አይነት እንትን ባጃጅ አይፈቀድም ግን አንዳንድ እንትን ክልሎች ላይ ይፈቀዳል አሁን ድሬዳዋ ምናምን
እኛ ጋር እና- ኖርማል ነው ይቻላል እናንተ ጋር አዎ እኛ ጋር normal ነው። ኧረ እኛ ጋር ሲጀመር ይችኛዋን ራሱ አሁን አራት ሰው የሚፈቀደውን ስምንት ሰው ነው የምንጭንበት። እኛ ጋር normal ነው። ቡታጀራ ስልሽ ቡታጀራ ሳይሆን ማለት ነው አ፣ ያው ታውቂዋለሽ፣ ያው ቡታጀራ ሲባል ታውቂዋለሽ በሚል ነው። ትንሽ ወደ ውስጥ ነን፣ ቢያንስ ከአንድ እስከ ስድስት ኪሎ ሜትር ወደ ውስጥ ገባ ስለምን እዚህ ችግር የለውም።
እነዚህ እነዚህ ያለው ዋጋ okay እሺ ከተቻለ እሺ
አዎ ይቻላል።
እና አሁን አዲስ አበባ እመጣለሁ።
አዎ አዲስ አበባ እመጣለሁ እንዳልኩሽ ይሄን ነገር አስታክዬ በቃ ወደ አዲስ አበባ እመጣለሁ። አዎ የሆነ hello።
ለማወቅ ዋጋውንና hello አይሰማም አዎ ይሰማል።
እመጣለሁ። አዎ በቃ አንዳንድ ነገሮችን ዋጋውንና የአንዳንድ የአጠቃቀሙን ሁኔታ ያው ለማወቅ ያክል ነው። normal ነው።
እሺ ያው እንትን በኤሌክትሪክ ነው የሚሰሩት። ከሰባ ሰዓት ከስድስት ሰዓት እስከ ሰባት ሰዓት ቻርጅ አድርገህ ከሰማንያ እስከ መቶ ኪሎ ሜትር ድረስ ይጓዛል።
እሺ እና በቃ ያው በቻርጅ ነው። normal ነው ማለት ዘይት አለው